ይሄ ነው ጤና ይስጥልኝ።
አብሮ ይስጥልኝ ከቢጃ ኢትዮጵያ ነው የምደውልልዎ።
እ
ከቢጃ ኢትዮጵያ ነው የምደውልልዎ።
እሺ
አዲስ የቢጃ መለያ ቁጥር ልከን ነበር፣ text ደርሶታል።
እ
SMS ልከን ነበር፣ አዲስ የቢጃ መለያ ቁጥር ብለን ል- ደርሶታል። ቁጥር አልደረሰኝም።
እሺ ይዙ ያዙት፣ አሁን የያዙት ልንገሮት፣
እሺ አርባ ዘጠኝ አንዴ ቆይ እሺ
እሺ አርባ ዘጠኝ ብለዋል። ሀምሳ አራት አርባ ዘጠኝ ሀምሳ አራት
ሀምሳ አራት አስራ ስምንት
አስራ ስምንት አዎ እሺ ሀምሳ አንድ ሀምሳ አንድ አዎ ይሄ የደንበኝነት የመለያ ቁጥሮት ነው የያዙት።
እሺ እሺ